Hello Hello ጤና ይስጥልን ዱባይ ፈርኒቸር ሰላም ጤና ይስጥልኝ ዱባይ ፈርኒቸር ዱባይ ፈርኒቸር ነው የምታዙ Okay ከ WePlus Solution ድርጅት ነው የምደውለው እሺ WePlus Solution provider መተግበሪያ ላይ አገልግሎት ለመስጠት ተመዝግበው ነበር እ አሁን ላይ አገልግሎት መስጠት ስለጀመርንን ያለምንም ወጪ ከተጠቃሚዎች እንዲሁም ከደንበኞች ጋር መገናኘት የሚችሉ ለብር ነው የደወልኩት በጣም ይቅርታ እኔ sales ነኝ ይሄ የ reception ስልክ ስለሆነ እኔ እንትን አይደለም እኔ ሞታ ነገር አይደለም እ ምን አልሽኝ እኔ ቀራረጣል ይቅርታ ሞታ ነገር ይሄ የሪሴፕሽን ነው
እ ሄሎ ይሄ የሪሴፕሽን ወይ ይሰማል ይሄ የሪሴፕሽን ነው እኔ እንትን የምለው ነገር አይደለም ኦኬ እሺ